ያላንተ ጌታ ደስታ መች አለ? ያላንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። እጆቼን ይዘ አንተ የመራ ስንቱን አለፍኩ ስንቱን መከራ ለካ ሲያልፍ ቀን ሁሉም ይረሳል። ረሃብ ስደቱን ማን ያስታውሳል? ያላንተ ጌታ ደስታ መች አለ? ያላንተ አምላኬ ሕይወት መች አለ? ስምን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ።